ይቅርታ ከቢጫ ኢትዮጵያ ነበር የምደውለው።
ያው እሺ፣
አም፣
ድራፍት አሁን ማለት ነው እ በርሜል hello hello
አለው አለው ደንበኛችን ይሰማል።
አዎ ድራፍት አሁን ጨምረን ነው እኛ የምንወርደው። እ?
አዎ ልዩ ቦታው ጦር ኃይሎች ከሆነ እሺ አሁን ጊዜያዊ አሁን እ፣ database ላይ ያየው ነበር ጊዜያዊ ችግር ስላለ ነው።
አዎ።
so ከሳንችስ እ፣ ወደ አድዋ ድልድይ መሄጃ ካሌብ ትሬዲንግ store ጋር እዛ ጋር ነው በአካል ሄዶ የሚወሰደው።
አሀ ሁሉም ሰው አ መውሰድ ሁሉም ይችላል እዛ አካባቢ ያለው ለጊዜው ባለው እስከ ዋጋ ማለት ነው።
ባለው አዎ፣ እሱ store ነው አከፋፋይ ነው። ከዛ እ፣ ለትንሽ ጊዜ ያህል እስኪስተካከል ከዛ ነው ሁሉም እ፣ client ኦች እየወሰዱ ያሉት።
አዎ አይ እንደዛ ከሆነ ጥሩ። እሺ እሺ እሺ፣ ደንበኛ ስለ ደወሉ እናመሰግናለን። ከአገልግሎት የሚ- ሀሳብ አስተያየት ካሉት ከሚሰሙት ድምጽ በኋላ ያስቀምጡ። መልካም ምሽት።